ወርቅ እንቁ አልማዝ ነሽ ኢትዮጵያዊት ሎጋ ሁሉ ያደነቀሽ ከቆላ እስከ ደጋ ይሄው የድልሽን እንጂ መታሰቢያ ስምሽ ነው ከእንግዲህ ወይዘሪት ኢትዮጵያ ስምሽ ነው ከእንግዲህ ወይዘሪት ኢትዮጵያ